ಹಲೋ
హలో ಹಲೋ హలో సలాం తినేస్తుల్
ಹಲೋ ከጭብጭ እንደውሉት ሄሎ አይሰማም
ሰማ ከጭብጭ እንደውሉት ይሰማል
አሁን ይሰማል
ከጭብጭ በረምደው ድንች አዘው ነበረ
አ አዎ አስሉ የምትባለው የተሳሳተ ግሩፕ ገብቼ ነው አንድ ኪሎ ብላለች። አሁን ይፈልጉታል፣ እርሱ ይሉታል እንዴ ኦኬ ስለዚህ አንድ ኪሎ ግሩፕ ልጨምራ እኮ ለ- ሌላ ሰው ሄሎ
ይሰማል
እህ፣ እርሱ የሚወስዱት ከሆነ ኪሎ ሄሎ አ የሚቀበሉት ከሆነ ብር አሰማ?
ቢሉት ብዬ ነው ሀያ ስድስት በአንድ ኪሎ እሺ፣ በቴሌ ብር
ኦኬ፣ እ፣ ማለት እንትኑ ልክል ትችላለችሁ እንዴ እንትኑ ልክል እሱን አ፣ ኪሎን እንኳን አስተካከል ይችላል። አንዴ ስለታዘዘ አንድ ኪሎ ነው ያለኝ።
እኮ አይደል አሁን አንድ ግሩፕ ኪሎ ላይ- የተሳሳተ ጉዳይ ነው። አ?
እኮ ሌላ ግሩፕ ላይ እንትን እያልኩ ነበር እኔ
አዎ አዎ፣ አንድ ይሄንን ሲወስዱታል የሚፈልጉት ከሆነ የትኛው?
ይወሰዱት። አንድ ኪሎ አስሉ የምትባለው አይ፣ የተሳሳተ አይ፣ ግሩፕ አይ፣ እርሱ ጋር አልፈልግም ገብታ አልፈልግም አልፈልግም። እህ፣ እሺ፣ ሲጽፉት አንድ ኪሎን ይመልሳል። ቀድ- ከዳዩ እሺ፣ መልካም እሺ